ሄሎ
ሄሎ
ሄሎ ጉዳዩ የምረዳዎት?
እ- ስራ ለመመዝገብ ፈልጌ ነበር።
እሺ ሙሉ ስሞትን ይንገሩኝ?
አበጀ ውቤ።
አበጀ ውቤ።
አ- እሺ አበጀ የሚጠቀሙት ስልክ ይህንን ነው?
አ-
ዜሮ ዘጠኝ ዜሮ አራት ስልሳ ስድስት ኖ ዜሮ አራት ስልሳ ስድስት አስራ አንድ አስራ ዘጠኝ አ-
እሺ አበጀ የሚኖሩት አካባቢ የት አካባቢ ነው?
ሀያት አርባ ዘጠኝ አያት። እሺ አዎ።
በምን በምን ሙያ ነው መመዝገብ የፈለጉት?
በሹፍርና
ሹፌር። እሺ ምንድን ነው ያለዎት መንጃ ፈቃድ?
ህዝብ አንድ
በህዝብ አንድ። እሺ እ፣ አበጀ አሁን አሰራራችን ምንድን ነው? እ፣ አንድ ቀን ቢሮ ይመጡና ቢሮአችን ጎተራ ፔፕሲ ፋብሪካው አካባቢ ነው። እኛ እ፣ ፕሮግራም አድርገን እንደውልሎታለን። ቢሮ መጥተው ሙሉ መረጃዎትን ይዘን ከመዘገብን በኋላ የስራ ጥሪ እንዲደርስዎት ነው የምናደርገው።
እሺ እሺ ስለዚህ እኛ ነው የምንደውልሎት። መረጃውን ከየት ነበር ያገኙት ስለኛ?
እ፣ business card አግኝቼ ነው።
እሺ ኮድ አለች ከጀርባ agent code የምትል በስክሪብቶ የተጻፈ እሷን ይነግሩኛል። ቁጥሯን እ ሰከንድ ሀያ ሀያ ሁለት ብሎ ይጀምር
ሀያ ሁለት ዜሮ አርባ ዘጠኝ ዜሮ አርባ ዘጠኝ እሺ መዝግቤዋለሁኝ። ሌሎችም ስራዎችንም መስራት ከቻሉ መስራት ስለሚችሉ ቴሌግራም ቻናል አለን። አሁን text አደርግልዎታለሁ። ቴሌግራማችንን ይቀላቀሉና እኛ ጋር ያሉ ስራዎችን ስለምን post እዛ ላይ እያዩ መስራት የሚችሉት ሌላም ስራ ካለ ይደውሉልናል ማለት ነው።
እሺ እሺ መልካም ቀን አብተ አሜን ለሁላችን